አስለም አሊባባ
okay Land Cruiser one o five አይቼ ነበረ።
Land Cruiser
one o five
እሱ ላይ ነው አንዴ ጠብቁ። Land Cruiser one o five አባት አሁን ላይ የለንም።
እሺ ምን አላችሁ? ፒካፕ ከባንክ Hilux እ Hilux አለን፣ D4D ያለን Hilux ኤ 59 ሺህ ቤቱ ነው።
Hilux Hilux pickup አለን።
king cab ማለት ነው።
አዎ ወይም ደግሞ Vigo አለን፣ double ጋቢና የሆነ አለን።
double ጋቢና ሳይሆን single ነው የፈለግኩት። king cab ኡ ስንት ነው የሚባለው?
king cab ኡ ሶስት ነጥብ ሶስት አለን።
እ፣ አይጥማ color ኡ ነው።
አ- አዎ እንደገና ደግሞ D4D king cab አለን በሁለት ሺ ሁለት ሁለት ነጥብ ሁለት የሚባል አለን። ኤ አርባ ስምንት ቤት አርጋ
የአርባ ስምንት ቤት ታርጋ በምን ቲክቶክ ላይ ያላችሁ ቪዲዮ አዎ አለን። ቲክቶክ ላይም ሳይሆን ቴሌግራም page ኣችንም ላይም አለ።
ቴሌግራም ምን ብዬ ነው ማገኛት?
ቴሌ- ፌስቡክ ላይም እ፣ ቴሌግራም ላይም አሊባባ dot net ብለው ቢገቡ አለ።
እሺ፣ እሺ እናቴ እሺ አባ።